Hello ጤና ይስጥልኝ።
ፍሊንትስቶን ነው?
ፍሊንስቶን ነው መጠጣሁት።
አ፣ አንድ ማስታወቂያ አይቼ ነው በቴሌቪዥን።
እሺ አሁን ምንድን ነው የሚደረገው?
አ፣ እኛ አፓርትመንት ቤቶች አሉን፣ እ እ አፓርትመንቶች አሉን ለሽያጭ ያቀረብናቸው።
እሺ እርስዎም ቤት ፈልገው ነው አይደል?
የለም እንደሱ አይደለም። የህዝብ share share ነው። አ፣ Okay፣ አዎ share። እኛ አሁን ምዝገባ ላይ ነን። ስሞትና ስልኮትን እንይዝና ሐምሌ አንድ ላይ ደውለን ስላለው ነገር እናሳውቆታለን።
በቃ እንግዲህ መዝግቢኛ።
ስሞትም አልበል።
ታደሰ ወንድሙ።
እሺ፣ ይሄ ስልክ የእርስዎ ነው?
አዎ እዚህ ደውልኝ።
እንደውል።
ሌላም ሌላም ሁለተኛ እስቲ ውሰጂ ደግሞ እሺ፣ ዜሮ ዘጠኝ ዜሮ ዘጠኝ አስራ ሁለት አስራ ሁለት ሰባ ስድስት ሰባ ስድስት ዜሮ ሰባት ዜሮ ሰባት አርባ አምስት አርባ አምስት እሺ፣ በሁለቱም እገኛለሁ።
እሺ፣ ደውልልኝ።
Thank you። እግዚአብሔር ይስጥልኝ። Thank you።